hello hello ጤና ይስጥልኝ።
ደህና ነች?
ከዊፕላስ ሶሉሽን ነበር የደወልኩት።
okay
እ ባለፈው ዊፕላስ ሶሉሽን apply ተመዝግባችሁ ነበር አይደል?
አዎ አዎ አዎ። እና አሁን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ነገሮችን ልጠይቃችሁ ነበር የደወልነው
okay ሞልቼው ነበር።
እ እ ደውለው እየነዳው ነው ምናምን ብላሃቸው ነበረ።
no no አይ ከዛ በኋላ ሙላው ብለሽኝ እሞላለሁ ሞልቼ ነበር።
ቢሮ ምንድን ነው መስሪያ ቤታችሁ ጋር ሄደው ነው ልጆች
የት እኛ ጋር እ እየመጣ ሰው የለም።
okay በስልክ ነው አዎ
መች በዚህ ሳምንት አዎ፣ በዚህ ሰዓት።
okay አይ፣ ብቻ system ኡ ላይ ስላልመጣልን ነበረ
ሞላልቻለሁ።
እም፣ እና አሁን አይነግሩኝም።
አሁን አልችልም።
እም፣ እሺ